Bueno, amor. Lo.
ሄሎ ሄሎ አቤት።
ይሰማል?
አዎ ይሰማል።
ፍ- ፍሊንትስቶን የደወሉት ምን ልርዶት?
አ ሰላም ነው። ጠዋት ደውዬ ነበር ይላይ እናንተ ናቸው።
ምን አሉኝ?
አይ ጠዋት ደውዬ ነበረና እሺ እሺ እ አይ ስለ ቤቶች እንትን አ- ቅናሽ የመጨረሻ ቅናሽ ምናምን ብዬ ጠዋት ጠይቄ ነበር።
ቆይ እሺ ወይ እንዲደውልሎት ላድርግ ያናገሩት ሰው
እ ማለት ስማ እንትኑ ይኸውልሽ፣ አይ ሁለት ሚሊዮን ብላይ ነበረ ቅናሹ እም እም። አዎ ሁለት ነጥብ እ?
ሁለት አዎ ትንሽ የሚባለው ከሁለት ነጥብ ሁለት ጀምሮ ነው ያለው አዎ።
ማለት የእንትኑ
እ፣ ስቱዲዮ
ስቱዲዮ አዎ አዎ
እሺ። እ፣ ከዚህ ማለት እ፣ ጣ- ጣ- ሙሉ በሙሉ ጣራው ነው ይሄ
አ፣ አይ ይሄ የመጨረሻው ነው ትንሹ እ?
የሚባለው ማለት ነው እ?
ከሁለት ነጥብ ይሄ ትንሽ የሚባለው ነው ሁለት ነጥብ ሁለት ያልኩት የተባለው ሁለት ሁለት ነጥብ ሁለት አዎ አዎ
እሺ። ስቱዲዮ ማለት እ፣ ባለ አንድ መኝታ
ስቱዲዮ ነው።
አዎ።
ምን ነው? አንድ ክፍል ብቻ አንድ ክፍል አንድ ክፍል ብቻ።
አዎ አዎ
እሺ። አይ እንደ አካባቢ ይለያያል። ባለ አንድም ባለ ሁለትም ምንም ምናምን ብላይ ነበር።
አዎ ይለያያል። ካሬያቸውም ዋጋቸውም እ።
እንዳየአካባቢው ይለያያል። ወደ ዘጠኝ የሚሆኑ site ኦች ስለሆነ ያሉት አ ይለያያል።
እ፣ በቃ ቢሮ እስኪ ዋና መምጣት አልቻሉም።
አዎ፣ ልደታ ጋር ልች መሰና አዎ ልደታ አለን። ልደታ መርካቶ የገባ የሚያካድን ካወቁት እዛ አለን።
በቃ እስኪ እዛው መጣናሽ እሺ እሺ እሺ